አስፈልገኝ ነበር ከምሳ በኋላ ሄሎ ሄሎ ጤና ይስጥልኝ ሄሎ አቤት ይሰማል ጤና ይስጥልኝ አውረስነ ወደ ሰማንያ አንድ ሰማንያ ስምንት ደውለውልን ነበር ፍልጅስቶን ሆምስ
የሆነ ሰው ይዞት ነበር፣ እኔ አልደወልኩም።
እሺ እሺ